ሄሎ ጤና ይስጥልን ቤስት ቤት ሄሎ ጤና ይስጥልን ቤስት ቤት ቤስት ቤስት እንዴት ናቸው?
እግዚአብሔር ይመስገን አማንም አይ አለን።
አለን አይ እንትን ውዝ አድርጌ ነበረ።
እሺ አሁን አሁን ላይ አምፖል ዋጊልኝ አስራ አንድ ሺህ ብር ነው። አዎ
እሺ በደወልክበት ቁጥር ነው
አይ አስራ ሶስት በአንድ ጊዜ እሺ ጠብቀኝ።
Hello
ዜና ቤት
ስልክ ንገረኝ እስኪ።
ዜሮ ዘጠኝ አስራ ሶስት እሺ ዜሮ ስድስት እሺ፣ ዘጠና አምስት ቆይ አንዴ ዜሮ ስድስት ዘጠና አምስት ሀምሳ አምስት ስንት ብር ነው?
አስራ አንድ ሺህ ብር ይቅርታ ፈልጌ ነሽ እናቴ።
እሺ ችግር የለውም። ቆይ አንድ ደቂቃ ጠብቀኝ።
እሺ እናት
ያው አሁን ገብቷል። እሺ check አድርግ።
እሺ እናቴ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ምሽት።
እሺ እሺ